ሄሎ ጤና ይስጥልኝ ጉዳይ አልማዝ እባላለሁ። እባክዎ ምን ልርዳዎ? ጤና ይስጥልኝ ጉዳዩን ድርጅት ነው የደወሉት። ምን ልርዳዎ?
አብረኛ ስራ
ምን አሉኝ?
ስራ አይ አዲስ ነው ደወልኩት። ይሄ ምን የይዜ ነው ፈልጌ ነው።
ድምፆት አይሰማም ይቅርታ። ሄሎ?
በኋላ እደውላለሁ። ኦሮምኛ ነው የምችለው።